Hello ሰላም ጤና ይስጥልኝ ቤት ቤት Hello
አቤት የሆነ ትኬት ተበልቶ ነበር እና እሺ
አዎ ትኬቱ ተበልቶ እስከ ቅዳሜ ቀን ነው የተበላው እስከ ዛሬ ብር አልተሰጠን እሺ ቴሌግራም ላይ ticket ID ውን ትልክልኛለህ የትኬቱን እንትን አዎ ከላይ ረጅማ ቁጥር አለች አይደለ አዎ እሷ ትተብላለች ግን ልጆቹ አሁን ላይ ብሩን አልሰጡም ውል ደግሞ እዛ አዲስ አበባ እያቋረጡ የተባለ ነው
የምን ውል ይሄ የቤት ቤቱ ውል ቤ- ቤቱ ተዘግቷል
የት ነው ወንዶ ገነት
ውል እያቋረጡ ነው በብሩክ ወንዶ ገነት ውል እየተቋረጠ ነው እንዴ አይ አዎ መስራት አቁመዋሉ ስራውን
እሺ ትኬቱ ከተባለ ወዲህ ስራውን መስራት አቁመዋሉ ብሩን ብሩ ቴ- እንትኑ ላይ ገብቶ ኮምፒውተር ላይ ገብቶላቸዋል እስከ ዛሬ ምንም አይነት ብር ለልጁ አልተሰጠም አሁን ደግሞ እዛ ልጁ ውል በመቋረጥ ላይ ነው ያለው ምንድን ነው ችግሩ እሺ ቆይ ያ- አንዴ ልጠይቅና ልመልስልህ አትዝጋው እሺ
ይዤ ልምጣ
አዎ ይዘው ነው። ላላ ነው። Hello ወንድም ማን ነው የሱቁ ባለቤት ስም ማን ነው የወንዶ ገነት ነው የሚለው ወንዶ እኮ ገነት ወንዶ ገነት ማን ነው እሺ ቆይ ትኬቱን እያወጣልኝ ነው እሺ ወንዶ ገነት እስቲ እስቲ ትኬቱን ላክልኝና ትኬቱን በቴሌግራም ልላክልኝ አዎ አዎ እሺ እሺ